አቤት hello አቤት አዎ አይሰማም
ሄሎ አቤት መስመሩ ይቆራረጣል።
አዎ ደውዬ ነበረ ትናንት ዛሬም ማሽን አይቀዘቅዝም ብዬ ደውዬ ነበረ አልመጡልኝም ዛሬ አራተኛ ቀኔ ነው ድራግ ካቋረጥኩኝ
እሺ ደንበኛችን በዚህ ስልክ ቁጥር ነበር ያስመዘገቡት?
በዚህ በራሷ እሺ አንዴ በመስመር ላይ ነው።
አዎ፣ በስመ አብ